ማሪ ባባ
Dzire አለ እንዴ እናት?
አዎ Dzire አለ። በለጠፈም ባልለጠፈም በለጠፍ
ሀያ ባንክ ዘጠኝ ያለበት ባንክ ያለበት የለጠፍ
ሀያ ዘጠኝ
ባንክ ያለበት ነው።
አዎ ስምንት ባንክ አንድ ሚሊዮን እናወጣለታለን።
okay ገና ሊወጣለት
አዎ
በቃሽ። ፓስተር ነዋ።
መስቀል ፍላወር branch አችንም ፓስተርም አለን። በ- ፓስተር ያለው branch አችን ያለጠፈው ነው ያለን።
እሺ በቃች።
ሲመጡ ይደውሉልን።
እሺ